ጤና ይስጥልን።
hello ሰላም ነው?
እግዚአብሔር ይመስገን።
የሆነ እቃ ቲክቶክ ላይ አይቼ ነበር። ያ GX ሁለት ሺህ አምስት ምናምን
GX ሁለት ሺህ አምስት
DX መኪና አይቼ ነበር።
DX ነው ያሉኝ አባት GX ምን ነው ያ ሁለት ሺህ አምስት B zero zero ሁለት ሺህ አምስት ሞዴል ቲክቶክ ስለማይሰማ እኮ ነው ጥራት ስለሌለው እየተሰማኝ አይደለም። ለዛ ነው ይቅርታ በጣም አ ችግር የለም። ያ Land Cruiser ኡ
የለን እሱኛው የለንም አባት አሁን ላይ Land Cruiser ያለን one o five
ያው ቢ የለጠፈው ሰሌዳው ተላላፊ
እኮ እሱኛው የለንም ተሽጧል አባት እ
ተሽቷል እሱኛው
ተረትሽና
ኩል- ላንድ ክሩዘር አይደል ያለን አባት
አዎ ቲክቶክ አሁን ላይ አይቼው ነበር።
እኮ ፎ- እቤ- እኮ ቤቱን ፎሎ ስላላደረጉት ነው የቆየ ነው የደረሱት አባት
አ ነው አዎ
በቃሽ እሺ